ሄሎ ሄሎ
ሄሎ
ሰላም ጤና ይስጥልን።
አብረክልን ሰላም ነው።
አለን ምን ልርዳው? ቴሌዊ
እንትን ነበረ ትኬት አልሰጠኝም ነበር ዛሬ አልተሰጠኝም።
እ፣ balance አለው ስልኩት?
አዎ
balance ካለው ይሰጠታል እኮ ሁለት ሁለት ነው የሚሰጠው በየቀኑ።
ዛሬ የለም ሐሙስ ነበረ ያስገባሁት
እ፣ ዛሬ የለውም ስልኮት በካ- ባላንስ የ- የለም ካርድ አልሰጡም።
ለዛ ነው።
ካርድ ካርድ የለም አልሰጠም።
አ፣ ለዛ ነው ካርድ። እንዴት ካርድ ከሌለው ስልኮት ላይ ትኬት አይሰጡትም?
አዎ እንትን ካርድማ አለው እንትን እንትን ላይማ ሴም ላይማ አለ እ?
ሴም ላይማ ካ- ካርድማ አለ እ፣
እ
እየሰማሁት ነው።
መስመሩን ልነግርሽ
ይንገሩኝ አሁን እስኪ
እ ንገሩኝ።
እሺ ዜሮ ዘጠኝ ሀያ አራት ሀያ አራት ሀያ ሀያ ስድስት አስር ሀያ አራት ሀያ
ሀያ አራት ሀያ እ፣ ሀያ ስድስት አስር
ስልኮት ላይ ባላንስ አለ
እ
አለው
አዎ አለ